ጤና ይስጥልኝ ለስፖርት ባኮ ምን ልርዳው?
ጤና ይስጥልኝ ትናንትና ደውዬላችሁ ነበር።
እሺ የሆነ ከትራንዛክሽን ጋር በተያያዘ ፔንዲንግ የሚል አለ እና ያው ቁጥሩ በቴሌግራም ቻናላችን ላክልን ብል- ብላችሁ ይቼ ነበር ነው እስካሁን በዚህ ሶልቭድ ቴሌግራም አልሆነም።
ነው የላኩልን።
እ?
በዚህ ስልክ በዚህ ስልክ ነው የላኩልን ቴሌግራም ላይ።
አዎ በዛ ሁሉ ስፖርት ላይ እንትን አለች አይደለም መደወያ እና ቴሌግራም ምናምን የምታሳይ እንትን አይደለም የእርስዎን ስልክ ነው ያልኩት።
አይደለም አይደለም ቴሌግራም የላኩት በዚህ በዚህ ነው። ትክክል ነሽ።
ጄም ጄም አ- እ?
ጄም ጄም የሚለው
ጄም ጄም ጄም አዎ ገብረህይወት ማለት ነው።
አዎ እሺ አስተላልፈንልሎታል። መልስ እናገኝ እናሳውቆታለን። በድጋሚ እናስተላልፍሎታለን።
እሺ እሺ። አይ አ- ልሰራ ሊሰራልኝም አልቻለም። ለመጫወት ብዬ እኮ እምቢ እምቢ ብሎኝ ነው ሂሳቡ ማስገባት ምናምን አልቻልኩም።
wallet ኦት ተዘግቷል አዎ ተዘግተዋል።
እኮ wallet ኦትን ደግሞ ፎቶ አንስተው ይላኩልና እሱን ፎቶ አንስተው ካላኩ እኮ ማስተላለፍ አንችልም። እኛ የዲ- የ deposit ኡን ይላኩልን፣
እሺ እሱንም ይላኩልን።
የ wallet ኡ የተዘጋውን ፎቶ አንስተው ይላኩ።
እሺ